እኛ ደግሞ ኮዲንግ እኮ የምንዘፍነው
የላ የላ ወይ
አብስ ምንለብሰው
አይ ትላንት ተደውሎልኝ ነበረና ለኢንተርቪው እሺ
የድርጅቱ ስም በስነ ስርዓት አልሰማሁትም ነበርና ከትላንት ጀምሮ ስሞክር ነበር። ይቅርታ።
እሺ አዲያማ ትሬዲንግ ፒኤልሲ ነው።
አዳማ አዲያማት
አዲያማች።
አ አዲያማት።
እሺ እሺ እሺ። ቦታው ፎቁ ምናምን ልትነግሪኝ ትችላለሽ? ይቅርታ።
እሺ ሀያ ሁለት building ኡ።
መብራቱ ጋር ያለው የድሮ ጤና ጣቢያው ጋር እም፣ AG Grace Plaza አስረኛ ፎቅ ላይ AG Grace።
አ እሺ፣ እሺ አመሰግናለሁ በጣም።
እሺ እሺ